ጤና ይስጥልን ዋሽንግተን የህክምና ማዕከል።
እሺ ሰላም ዶክተር ዳንኤል ነኝ። ከሚኒሊክ ነው የምደውልልሽ ከሚኒሊክ ሆስፒታል።
እሺ እሺ አንድ patient ነ critical patient ነበረን እና social የለው ምንም attendant ም የለውም እና CT scan brain CT scan ማስነሳት ፈልገን ነበር እና እንዴት ነጻ service ካላችሁ እሱን እንድታመቻችልን ነበረ።
ምን discount ምናምን ፈልጋችሁ ነው?
አዎ ምንም attendant ም እንትንም የለውም እና ከቻለ በነጻ ሊሰራል ይችላል ወይ የሚለውን ነበረ።
እ፣ እስኪ አንዴ መልሼ ልደውልላችሁ።
እሺ እሺ መልሳችሁ ደውልኝ።
መልሼ እደውላለሁ።
እሺ እሺ